ጤና ይስጥልኝ። ዋሊስ የበኩም ልርዳዎት ምን አሉ ደንበኛች
transfer አድርጌ ከቴሌ ብር አልገባም ነበር።
እሺ ደውለው አስመዝግበው ነበር እኛ ጋር ከዚህ በፊት።
አስመዝግቤ የቴሌግራም ቁጥር ሰጥቼ ነበር።
እሺ በዚህ ቁጥር ነው ቴሌግራም የሚጠቀሙት አይደል?
አዎ፣ በዚህ
እሺ የላኩት screenshot ደርሶናል። ተስተካክሎ እንዳለቀ እናሳውቅታለን። መልካም ቀን ይሁንልዎት።